hello አቤት አቤት።
ሰላም እንዴት አደርክ?
አለ እግዚአብሔር ይመስገን ሰላም።
ከቤስት ቤት ነው የምደውለው።
okay እሺ።
GR ላይ add የተደረጉት አዳዲስ game ኦች አሉ አይደለ?
አ እነሱን አስጀምራችኋቸዋል?
አልጨመርኩም እኮ ኔትወርክ በጣም አስቸግሮኝ እህ በምንድን ነው በምታጫውተው? በዲሽ ነው በኢንተርኔት?
በኢንተርኔት ነው ጫን የፈለግኩኝ ማለት በኮምፒውተሩ ማለት ነው።
እኮ በኢንተርኔት ማለት በቪቦክስ ከሆነ የምታጫውተው already add ተደርገዋል game ኦቹ።
add ተደርጓል አዎ እና አዎ፣ add ተደርጓል። ግን ኮምፒውተሩ ላይ ደግሞ display ማለት አልሰራም።
እያደረግ አይደለም application ኑ ገና አልጫናችሁም ማለት window update ምናምን አድርጎ ባለፈው ጨርሶ ነበር። ግን እሺ መብራት ደግሞ በጣም ያስቸግራል። በዛ ላይ ኔትወርኩ ምናምን አዛሽ ያለ በቃ ሲመቻችን ልክ ላክልንና check እናደርገዋለን። AnyDesk ላክልንና
በቃ ችግር የለም። አሁን ጠዋት ራሱ check ታደርጋላችሁ። እሺ፣ ደውላችሁ እሺ እሺ። ሰላም መልካም ቀን።
እሺ።